ሄሎ
አቤት።
ሰላም ጤና ይስጥልን።
አዎ ከሽንሽቾ agent ነኝ። በረከት ነኝ።
እሺ በረከት እንዴት ነህ?
አለን አለን። ትናንትም ብዬ ነበረ ሳንቲም አልቋል መልሼ እደውላለሁ ብለሽ ነበረ።
ምን ነበር?
ሳንቲም አልቋል ስለዚህ ላስገባው ብዬ ነው።
አዎ ለሜሪ ነው የምትልክላት እ?
ለሜሪ ነው የምትልክላት። አስገባና ለሜሪ ነው የምትልክላት transfer አድርገን።
አረጋለሁ ግን አሁን ታስገባላችሁ?
አዎ ለሜሪ ላክላት። አዎ
እሺ እሺ እሺ፣ መልሼ እደውላለሁ ካስገባው ቴሌግራም በኋላ ላይ ላክላት።
ችግር አለ ቴሌግራም ላይ አታች እላለሁ። ከዛ በኋላ አንቺ ጋር እደውላለሁ። አንቺ ሄደሽ ትነግራለሽ። እሺ እሺ እሺ